ታመሽ በጣም ማለት ከባድ ቡድን ስለሆነ አንድ አራት አንተ ስንት ሄሎ ለምን ነው ሁለት ሺህ አምስት አምስት ነዳት ከዚህ እንትን አስ- ትላንት በ- ከቴሌ ብር ግብይት ፈጥሜ ነበር። ግብይት ፈጥሜ ነበር።
ኖን ንኮሮ ቀልድ ነው አዎ ግብይት ወደ ፈጥሜ ቴሌብር ነበር።
ነው ያስተላለፉት በቻፓ በኩል
ከቴሌ ብር ወደ እና- በእናንተ በኩል ነው ያስተላለፉት።
ስንት ብር ነው?
አራት መቶ ብር አዎ ቅድም ደውለውልኛል አይደለም ደውዬ ላ- ደውዬ ያለው ግን አሁን መፍትሄ ሁለቱ ጋር ነው። እናንተ ኮሚሽን እና እንትን እናንተ ሁለቱ ናቸው።
no no commission ሳይሆን እሺ ወደ ቤት እሺ።
ዘጠኝ ዘጠና አራት ወደሚባል betting ድርጅት ገብቷል።
እ- እ- ወደ ቤት ዘጠኝ ዘጠና አራት ወደሚባል የ betting ድርጅት ገቢ አድርገዋል። እዛ ደግሞ ልቋቸው የኛ ስራ እዛ ቁጥራቸውን ስጭኝሽ።
ዜሮ ዘጠኝ
ሆና ጂፓ በሸማያ ከነበረ እ- እ?
ዜሮ ዘጠኝ አስራ ሶስት አስራ ሶስት
ዘጠና ዘጠኝ
ዘጠና ዘጠኝ አዎ
እሺ ሀምሳ ሰባት
እሺ
አንዴ check ላድርግለት ድጋሚ
መጨረሻ ስንት ነው?
ቆይ check ላድርግለት አንዴ
እሺ ሌቢያ ኩምብሬ
ዜሮ ዘጠኝ ስልሳ አምስት እ፣ እንደገና ስልሳ አምስት ነው?
ዜሮ ዘጠኝ ስልሳ አምስት
እሺ ሰባ ሰባት
እህ፣
ሰማንያ አምስት
እሺ አስራ ሰባት እሺ አመሰግናለሁ።
እሺ እናመሰግናለን